ሌላው ወይ ይኸውልህ ልንገርህ ያዝማ እሺ ጌታሁን መሸሻ ታዬ ይባላል ስሙ ማለት ነው። የእንትኑ ደግሞ ጌታሁን?
ጌታሁን መሸሻ ታዬ።
እሺ ጌታሁን መሸሻ ታዬ አዎ CV number ኡ ደግሞ አንድ ሺ
እሺ ሀምሳ አንድ
እ ስልሳ አምስት
ስልሳ አምስት አርባ አራት
አርባ አራት ዘጠኝ አስራ አራት
ዘጠኝ አስራ አራት አራት አዎ አዎ
Okay፣ ጌታሁን መሸሻ ታዬ ማለት ነው። Best Bet በሚል አይደለም። Hello hello
Hello Hello፣ ወይ bet ጌታሁን መሸሻ በሚል ነው እሺ Okay፣ ጌታሁን መሸሻ ታዬ በሚል ነው ማለት አዎ፣ ቤስት ቤት አዎ።
በሚል አይደለም።
አይደለም
እሺ። እሺ